hello ተቋረጠ። ከችፕችፕ ነው የምደውልልሽ።
እሺ።
ሄሎ
አቤት አቤት። እና አዎ፣ እ፣ በሸዋነሽ አይደለ? አጠቃላይ አስራ አዎ።
አንድ group እ፣ ማታ አዎ፣ ላይ ነው በሸዋነሽ group complete የሆነው
ምን አሉ?
ማታ ላይ ነው group complete የሆነላችሁ።
አዎ ቀለም ምሳ ሰዓት አካባቢ ሰባት ስምንት አዎ፣ accept ስላልተባለ ያው ለዛሬ አልመጣለሁትም። ኮድም አልደረሱትም አይደለ? accept አልተባለ።
አዎ አለባም አዎ፣ እኮ ነገ ስለዚህ ስራ ለነገ ስለሌለ ነገ እንዳይመጣ ነገ እኛ ስራ ቦታ ስለሆነ ነገ ደግሞ መንግስት ስራ ላይ የለም እና ሰኞ እንዲመጣ አስቤ ነበር።
ለሰኞ እሺ፣ በቃ ለሰኞ እናደርግልዎታለን። እ፣ ነገ አዎ።
ሲደውለው check ያድርጉ።
እሺ ነገ እሺ።
ያው እዚህ ጋር ስራ ቦታ ተቀባይ ስለሌለ አዎ።
ለዛ ብዬ ነው።
በቃ እሺ፣ እሁድ ወይ ይደውሉልንና ያስታውሱን ለሰኞ እንድናስገባሉት።
እሺ እሺ እሺ እሺ፣ እናመሰግናለን። መልካም ቀን።